hello ሶል ወይ ወይ ይበል።
አይሻ ምናምን ያልኩ strawberry እሺ
ደርሷታል ብላችሁኝ ነበረ፣ ግን አልደረሰኝም እያለች ነው።
እሺ፣ አንዴ አንዴ driver ኡን check ላድርግልሽ።
እሺ፣ መስመር ላይ ልጠብቀው ወይስ?
አዎ፣ ችግር የለም ጠብቂ።
እሺ።
ኮምፒውተር ይዛል Hello በረከት፣ ወይ ሶል ቆይ ስልኳ አልሰራም እያለኝ ነው። check አደርገዋለሁ።
እና ዝም ብዬ complain ላስገባት duplicate ኡን እንትን እንዲል።
እሺ እሺ እሺ